ጤና ይስጥልኝ ኢቲኤፍ የጥሪ ማዕከል እባክዎ ምን ልርዳዎ?
ሰላም ናችሁ።
እግዚአብሔር ይመስገን።
እንትን አይቼ ነበረ ጀላል ስቲ ስል ላይ ማስታወቂያ አይቼ እሺ
እና እንትን ትኬት ቦታ ይኖራችኋል?
ወዴት ለመሄድ ፈልገው?
ከአዲስ ቤሩት ከአዲስ አበባ ወደ ቤሩት?
እም፣ ለመቼ ነው የፈለጉት? ከአዲስ አበባ ወደ ቤሩት?
ማለት በዚህ ሳምንት እስከ ሰኞ ባለው ያለውን ቦታ እይ- እይና እህ፣ መሄጃ ብቻ ነው ማለት እ?
መሄጃ ብቻ ነው የፈለጉት?
አዎ መሄድ ብቻ።
መሄጃ ብቻ በዚህ ሳምንት ውስጥ ማለት ነው። እስከ እሑድ ባለው ነው የሚፈልጉት?
አዎ አዎ።
እሺ ትንሽ ደቂቃ መስመር ላይ ጠብቁኛ፣ check ላድርግልዎት።
መልሼ ብደውልስ?
ይችላሉ። በቃ እሺ።
ስልክዎትን ልያዘውና ቆይ አይዝጉ፣ ስደውዬ ወይኔ አሳውቅዎታለሁ ዋጋ።
አዎ ደውል።
እሺ አንዴ ቆይ እንዳይዘጉ ስልኩን እስከሚይዘው።
እሺ።
ማን ልበል ስምዎትን?
መሐመድ መሐመድ። እሺ አቶ መሐመድ check አድርጌ መልሼ እደውልዎታለሁ። እሺ እሺ፣ በጣም አመሰግናለሁ።
እሺ እኛም ስለ